Hello ጤና ይስጥልኝ ተድላ አምቡላንስ ባኮ ምን ልርዳው?
ጤና ይስጥልኝ። ጠዋት የእናንተን እንትን ተጠቅመን ነበረ ተድላ አምቡላንስ Okay እሺ ወደ አቃቂ ተጠቅመን ነበር እና እሺ አዎ አቃቂ ሄደን ነበር። አይ እኔ አስተያየት ለመስጠት ነው። በጣም ነው የምናመሰግነው።
Okay በጣም ቆንጆ service ነው ያላችሁ።
እሺ ጥሩ በጥሩ ሁኔታ ነው ከሰራተኞቻችሁ ጋር እንትን አዎ፣ ያለው እግዜር እሺ።
ይስጥልን ለማለት ነው።
ምንም እናመሰግናለን።
ችግር የለውም። እናንተም እኛም ተድላን አምቡላንስን ስለመረጣችሁ መርጣችሁ ስለደወላችሁልን አገልግሎቱን ስለተጠቀማችሁ በጣም ነው የምናመሰግነው።
እኛም እናመሰግናለን። እንቀጥላለን። አሁን ተከታታይ ቀጠሮ Okay።
ስላላት እህቴ Okay እንደውላለን እንደውላለን።
እሺ አመሰግናለሁ።
እሺ በጣም በጣም ትንሽ- ጎበዝ ሰራተኞች ናቸው ያሏችሁ።
እሺ ከብ- በቃ ከሁሉም የተሟላ አገልግሎት ነው የተሰጠን። እግዜር ይስጥልን።
እሺ እሺ እኛም እሺ፣ በጣም ቻው።
እናመሰግናለን ተድላ አምቡላንስን ስለመረጡ። እሺ እሺ እሺ፣ thank you።
አመሰግናለሁ። Bye እሺ